ዋጓን ኦጂም ገባ ባድማን መልስም የለ ለከዳን ቀሚሷ ሚሰጣት የልኳን ኤፎ ይላየው ያምራል ዌንዳን ፍሪኩም ተጨንቆ ይነዳል አሉጣም ከቢቱ ፍሎውን ስጠብቅ እኔማ በስልቱ ሸቀጡን ታጥቄ ተውጋ ደረቱ ሁሉንም አልፈነው በትዕግስት በፍቅር ዱርዬው የዋነው የለበትም ቀመር ታሰረ ወመቴ ፍሪኩ ሲፍታታ ያንግቼ ዳይወድም አይሰጥህም ፋታ ኦጂ ሉክ ይደምቃል ሁሌ ወደማት የሳይ ማንደም ለሸገር ዱርዬ ኩራትም አታገኝበትም ፍራትም ጎብየው ተውድፈ ተናገር ደፋርና ጭስ አይጠፋው ሞጫ በራፋም ጊዜ ቢበዛም እርግጫ ያለፈም አለፈ ዳቦ ተቆረሰ ፈሪክ ሲንቀባረር ዱርየው ታፈሰ ለጨለማ መብራት ለችግርም ብላት ቢበዛም ይሁዳ ጀለሱ ሚከዳ ኦጂሎክ እንዳለው እናቱ ሄቦይ ገባን ወጣን የፈለግነውን መቻጣን ያየን የለም እንጂ ያላየን ነው የለም እውነቱ እውነት እንጂ ቱስሪ ምን ጥቅም ቱስሪ ለጨሪ የማወራው እውነት ፍሪኮች ፈነዱ በጡዘት ንግስ ባቶሮ እስትሪት አደለም ትምሮ ጀማችን አያልቅም ተቆጥሮ ንግስ ለው እናቱን ገደላት በውሸት መሎ በቀኝ እጅ ስለቴን በግራ እጅ ጭሴን መንቀሳቀሰው እንደ ሙዴ አደውይልኝ ስራ ላይ ነኝ አታስጨንቅኝ ዛሬ አልመጣም አትጠብቅኝ ስቱዲዮ ታይም ስብሰባ አለብኝ ዛሬ አልመጣም አትጠብቅኝ ስቱዲዮ ታይም ዋጓን ኦጂም ገባ ባድማን መልስም የለ ለከዳን ቀሚሷ ሚሰጣት የልኳን ኤፎ ይላየው ያምራል ዌንዳን ፍሪኩም ተጨንቆ ይነዳል አሉጣም ከቢቱ ፍሎውን ስጠብቅ እኔማ በስልቱ ሸቀጡን ታጥቄ ተውጋ ደረቱ